Hele. Metzelerdir. ዩስ ገብተህ ነበር ግን አንተማ በቃ እንሰራለሽ። ቆንጆ በየትኛው ነው የጠራለህ ስትደውል? ምንም እንትን አለ ወደ መጥ ወደ ያላጫወተው ወደ መጽሐፍ ሄደው ወይስ ያችኛዋን ምድድ ድምጿ ናት ዘፈን? please wait 30 seconds ያለችው
እንደዛ ነገር ታለች ግን ይዛ ደረጋል ደግሞ ደግሞ
እዚህ አሁን queue ን የመቀየር እና ያለመቀየር ጉዳይ ነው። ዞሮ ዞሮ በቃ service map ኡን አሁን አስተካክል አድራለሁ በዛኛው አድርጌው እዛ ዘግተው
በዋትሳፕ ደውልልኝ